ሄሎ ጤና ይስጥልን ቤስት ቤት
አቤት ከሰበ ተፈሪ ኤሌክትሮስ ነው የደወልኩት። ኔትወርክ አስቸገረኝና አካውንቱን ደጋግሜ ሞክሬው አልከፍታልኝ።
ዘገባ አሁን ለምሳ ወጥቼ ስመለስ
የማን ነው?
እድላዊት እ እሺ አንድ የጠብቅኝ ቆይ።
እሺ